ጤና ይስጥልኝ።
hello
ጤና ይስጥልኝ።
ሰላም አብሮ ይስጥልን።
ዋሽንግተን አዎ፣
ዶክተር አብነት neurology ነዋ።
አዎ።
ስንት ሰዓት ነው የሚገባው? እም?
አሳንሳት
ገብቷል
አሳንሳት አሁን ይገባል። already ገብቶ ይሆናል ማለት ነው።
እኮ ገብቷል ወይስ ገና ነው?
ይገባል ማለት ነው። ገብቶ ገብቷል ማለት ነው። ማይገባ no አይ ሰላሳ ደቂቃ ይቆያል ምናምን ተብዬ ነበር።
አይደለም በቃ አሁን ይገባ- ይገባል። እኛ ጋር መረጃው ያለን እንደሚገባ ነው። አስራ አንድ ሰዓት
እስከ ስንት ሰዓት ነው የሚቆየው?
እ፣ ያሉትን patient ይጨርስ
እሺ ቴንክ